погляду.
Hello. Hello, Abid.
የሆነ ትኬት ትላንት ቆርጠን አልለቅም አለ ነጭ አበራ
እሺ። ካሸር ኮዱን ንገረኝ፣ ቼክ ላድርግልህ።
አየር ኮድ አስራ ሁለት
እሺ፣
ሰባ
እሺ፣ ሀምሳ አንድ እሺ።
ሰላሳ ስድስት
ተመላሽ የለውም። እሺ፣
ተመላሽ የለው አዎ፣ የወጣብህ ጨዋታ አለ።
ፒኤስ ጂ ነው እኮ አዎ፣ ተሻፍቷል። ጨዋታው ደግሞ አዎ እ
ፒኤስ ጂ ነበረ ጨዋታው ተሻፍቷል እኮ
አዎ፣ የመጨረሻው ጨዋታ ማለት ነው።
አዎ፣ ቀይ ነው አበረሱ አዎ
እና
እ አይ የለውም። ኦዱ እ፣ ሲካፈል ኦዱ ከሀያ በታች ነው የሚመጣው።
አዎ፣ ትክክል ነሽ፣ ትክክል ነሽ። እሺ፣ አዎ፣ ለዛ ነው። እሺ፣
እሺ፣ እሺ። thank you እሺ፣ መልካም ቀን።
እሺ።